ደህና ነሽ?
አለሁልሽ። busy ሆነሽ ነው?
አይ አይደለም፣ ልደውልሽ አልኩት
እ እንዴ ስልክሽ እንዳይቆጥር ነው አለ። ተይ እ እ ሄሎ እኑ ሄሎ ሄሎ ሄሎ ወይ የት ውስጥ ሆነሽ ነው?
አይሰማማል።
እ ወጣ በይ ካለሽበት። ሄሎ ሄሎ የት ሄድሽ? የት ሆነሽ ነው? ኔትወርክ እ
ቢሮ ውስጥ ሆኜ እ አሁን ይሰማል። እ እንዴት ነሽ?
አይ አለች ጤናስ?
ብቻሽን ነው ሲል ብቻዬን ነኝ። ነይ ነይ ወተታች
እሱ ልልሽ ነበር መጣሁ።
ነይ